hello
ጤና ይስጥልን።
እግዚአብሔር ይመስገን። ምን ልርዳው?
ሰላም ነው?
እግዚአብሔር ይመስገን። ምን ልታዘዝ?
ይሄ የምን አገልግሎት ነው? ሳንቲም እየቆረጠብኝ ነው።
አዎ ይሄ ቴሌቪዥን game ነው። ትኬት ሲገባለውት subscribe ሲያደርጉ እ፣ ትኬት ይገባል። ትኬቱ ማለት ደግሞ የቴሌቪዥን የድል ጨዋታ መጠቀሚያ ማለት ነው።
አ፣ እኔ ደግሞ ስለዚህ ኮ- ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና መጠቀም ይችላሉ።
ማ- ለማቋረጥስ
stop ብሎ ይላኩ። ዘጠኝ ሰማንያ አምስት መልዕክት ዘጠኝ ሰማንያ አምስት ላይ መልዕክት ሲገባሉት እ፣ stop ብሎ ጽፎ ይላኩ። ይቋረጣል።